አቤት ምን ወጣት
አሁን ደውዬልሽ ነበር ማ
እሺ ምን ነበረ
እንትን የሂሳብ ቁጥር የሚለውን ነው ምልክልሽ
ምን አለ የሂሳብ ቁጥር የሚለውን ነው ምልክልሽ
ምን ላይ ነበር ስልክ ነበር
አሁን ላይ ሚቹ ሚቹ ቴሌግራፍ መክሮ ያቀረች
ምን ምን
ያለውን የሚያረጋግጥ message ከቴሌብር አልደረሰ
hello
አቤት ያልሶትም hello ነው hello እኔ እ መቼ
የሚያረጋግጥ text ከቴሌብር እሱን text ነው የልኩት።
ኧረ ስማ፣ ምንም አይልም።
እሺ ቴሌግራም ላይ ሀይለው ይላሉ እሺ እሺ